ሄሎ፣ ሰላም ጤና ይስጥልኝ። ሜስ ቤት
ቤት እንግዲህ check ለማድረግ ነበር።
እሺ፣ cashier ኮዱ ንገሪኝ።
አስር እሺ አስራ ዘጠኝ እህ ሀያ አንድ እህ አርባ ስድስት
አርባ ስድስት እሺ አንድ postponed የሆነ ጨዋታ ስላለ ሀያ አራት ሰዓት መጠበቅ አለበት። እሺ
እና ሌላው አልፏል አዎ
እና አንዱ መቼ ነው እንጀምር?
አይ postponed የሆነው ቢራዘምም ከሀያ አራት ሰዓት በኋላ እሱ ተቀንሶ ይገባላችኋል። እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን።
አሁን ደግሞ ወደ ማድረግ ነበር
ሌላ ድጋሚ አ ንገረኝ። እሺ
ቆይ እስኪ እሺ አስር አ- አስር አስራ ዘጠኝ ቆይ አንዴ እሺ።
እሺ አስር አስራ ዘጠኝ
ሀያ እ ዘጠና ስምንት እ ዘጠና ስምንት
እሺ ይሄም እንደዛው እሺ postponed የሆነ ይሄኛው ሁለት ጨዋታ ስላለው
ይህ ሁለት ጨዋታ አለው ይሄኛው ገና ያልተካሄደ ሁለት ጨዋታ አለው።
እን- ሰው አልፏል መጠበቅ አለብን። ሌላው አንድ lost ብቻ ነው ያለብህ።
እ፣ የወደቀ ነው አዎ የወደቀ አንድ ብቻ ነው ያለ። አንድ ያልተካሄደ አለው። አንድ ደግሞ postponed የሆነ ጨዋታ አለው።
እና ይሄኛው አይ- አይጠቅምም ማለት ነው ምን አልከኝ?
ይሄኛው አይጠቅምም አሁን የነገርኩሽ
ማለት አይጠቅምም ማለት ከስሯላ እ ከስሯል ምን ብሏል?
ከስሯል ወድቋላ አይ አልወደቀም። ይኸውልህ አን- አንድ ብቻ ነው lo- lost ያደረግከው ያለው ከሚካሄዱት ከሁለቱ ጨዋታ- ከ- ጨዋታዎች ውስጥ lost የምታደርገው ከሌለ ቦነስ ይኖርሃል ማለት ነው።
እሺ እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን።
እሺ እኛም እናመሰግናለን እሺ አባት